አሃ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ኤስዲኢሲ
አቤት
ከዊፕላስ ሶሉሽን ነበር የምደውለው። ሰላም እባላለሁ።
ከምን ከዊፕላስ ሶሉሽን እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ወደ ገበያ የመጣ ነው እና ስልካችሁን ከኢንተርኔት ነበር ያገኘ ነው። ድርጅታችሁን በነፃ እንድትተዋወቁ- እንድታስተዋውቁ የጋበዝን ነበር። app ኣችንን ከ App Store ወይም ከ Play Store አውርዳችሁ ጭናችሁ በነፃ ተደራሽ እንድታደርጉ እየጋበዝን ነበር።
እሺ thank you እኛ ድርጅታችን ብዙ ማስተዋወቅ የሚፈልግ አይደለም የንግድ ድርጅት አይደለም thank you እሺ በጣም እናመሰግናለን እናመሰግናለን። መልካም ቀን።
አሜን እሺ